ሄሎ ሄሎ
አሜሪካ ጤና ይስጥልን።
ናቸው። ምን ልምጣ?
ሰላም ነው? እኔ ምለው እንትን ነበረ የቲኬት ማለት የቦነስ ጥያቄ ነው።
ጠይቀኝ።
እ ማለት odd ኡ ሁለት ሺ ዘጠና ነበር አንዱ ኳስ ቢኮርስ እ በአንድ ሺ ሁለት መቶ percent በሚባዛበት ቦታ ላይ ነበር odd ኡን ሳካፍለው የደረሰው ማለት ነው።
እሺ ማለት ማለት ማለት እ ለምሳሌ odd ኡ ሁለት ሺ ዘጠና ነበር ማለት ነው።
okay፣ ያፎረነሰብኝ ኳስ ደግሞ ሶስት ነጥብ ሰባ ነበር ማለት ነው።
okay odd ኡ እሱ አዎ።
ለሱ total odd ኡ ለሱ ነው የምታካፍለው ማለት ነው።
አዎ total ከዛ- odd ኡን ለሱ ሳካፍለው ከዛን ደግሞ በ percent ከእንትን ላይ ሆነ ማለት ነው በአንድ ሺ አንድ ሺ ሁለት መቶ percent የሚባዛበት ቦታ ላይ አንድ ላይ አምስት መቶ ምናምን መጣልኝ ማለት ነው። ወደ አምስት መቶ ስልሳ ምናምን መጣልኝ።
እሺ እሺ ከዛስ okay ከዛ በኋላ አሁን ግን ቦነስ የገባልኝ ሁለት መቶ አርባ ብር ነው። እንዴት ነው?
okay bonus ኡ ለመስ በስንት ነበር የመደብከው?
በሀያ ነበር።
በሀያ አዎ ስለዚህ ሁለት መቶ አርባ ሲካፈል ለሀያ ስንት ነው?
ሁለት መቶ አርባ ሲካፈል ለሀያ አ
okay እንደዛ ነው የሚመጣው።
አ ያን ያህል ነው የተባዛው ነው ቦነሱን ለመስጠት ያን ያህል ተባዝቶ ነው የሰጠህ ነው። እሱን ነው ሁለት ማለት መቶ አ- አስራ ሁለት ጊዜ ነው ማለት ነው።
አዎ አስራ ሁለት ማለት ሺ ሁለት መቶ percent ማለት ነው። ሁል- አስራ ሁለት እጥፍ ነው የተባዛልህ ማለት ነው።
okay አስራ ሁለት እጥፍ ሺ ሁለት መቶ percent ማለት ነው።
አ
እሺ
እሺ